አሁንም ይደውላል። ጤና ይስጥልኝ ከአሪፍ ነው የምደውልልዎት።
ሰላም
hello ይሰማዎታል?
ይሰማል? አሁን እሺ ከአሪፍ ነው የደወልኩልዎት። አሁን ደውለው ተቋርጦ ነበር።
አደውዬ ነበር።
እሺ
ሜትሮፖሊ ካፌና ሬስቶራንት አሪፍ ሴሰፋችን ነበረ።
የት አሉኝ ቦታው?
ሜትሮፖሊ ካፌና ሬስቶራንት
ድምፁ ትንሽ ራቅ ይላል።
ሜትሮ ሜትሮፖሊ ሜትሮፖል
ሜትሮፖሊ ካፌና ሬስቶራንት እና አሪፍ ሲሆን ደብዛዛ ማለት ላይ ምግቡ ደብዛዛ ነው እና ወረቀት ስራሽ ያስፈልጋል የራሱ
አዎ አዎ፣ ወረቀት ጨርሶ ነው print ለማድረግ ወረቀት የለም እና ደግሞ ደብዛዛ ነው ጽሑፉ በደንብ አይታይም።
print አድርጎ ሲያወጣው።
አዎ ቀለሙ ቀለሙ በደንብ አይታይም።
okay ተመሳሳይ ዲዛይን ነው እንደዚህ ያደረገባችሁ?
አዎ
እሺ ሌላስ ያጋጠመ ችግር አለ ከ POS ኡ ጋር የተያያዘ?
ሌላ ችግር የለበትም እና የራሱ የወረቀት ስራ አለ።
እሺ ወረቀቱ አልቆ ከሆነ እንደ ተጨማሪ እንዲሰጥ እናደርጋለን። በሌላ ወረቀት ነበር ይሄን print የሞከራችሁት?
ማለት ልኩ አይደለም። ትልቅ ወረቀት አለ። እሱን እየቀነስን ነው የምንጠቀመው።
አ ያው ትንሽ የአሪፍ POS አነስ ያለች ነች size ዋ።
አዎ
አዎ ብዙ ሙሉ ከሆነ አልገባ ይላል፣ ግን ከቀነሳችሁት ይሰራል።
አዎ ተ- እየቀነስን ነው የምንጠቀመው። ስለዚህ
አቅጣጫው በትክክል ነው የገባው ወረቀቱ።
አዎ
እሺ፣ አይ print ኡን ያፈዘዘው ምናልባት ያ ከ- ከዛ ጋር የተያዘ ከሆነ ብለን ነው። እሺ የእርሶን ስም እንውሰድና እኛ ሪፖርት እናደርጋለን። ማን ልበል?
እኔ ስም hello
ስሞትን ይንገሩኝ።
እኔ ፋጡማ ፋጡማ። እሺ ደንበኛችን ያ- ያለውን ችግር እናስተላልፋለን። ብራ ቦሌ ነው ያሉኝ branch ኡ?
ሜትሮፖሊ ካፌና ሬስቶራንት ሞርኒንግ ስታር እሺ ሞርኒንግ ስታር ላይ እሺ ደንበኛችን ያለውን መረጃ ወስደናል። የእኛ team ኦች መጥተው እንዲያስተካክሉት ይደረጋል። ሌላ ምረዳዎት ነገር አለ?
ምንም የለም። አመሰግናለሁ።
እሺ እኛም ስለደወሉ እናመሰግናለን። መልካም ቀን።
እሺ ሰላም።